ፈራሁኔ ከቶ እንዳልከስርሽ ሞት ይመስለኝ ነበር ከጎኔ ሳጣሽ ዛሬ ተቀይሮ ልቤ ልብ ገዝቷል ሚወደውን ወዶ የጠላውን ጠልቷል። እኔስ ቻልኩት ማይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ ማን ይቀራል እዚህ ከተማ ከባድ መስሎኝ የነበረ ልየው ብዬ ስሞክረው ጎጆ መስራት ነው ከባዶ ቀን አይፈጅም ለመናዶ እኔስ ቻልኩት የማይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ ማን ይቀራል እዚህ ከተማ ያነባው ስለምን ሄደሽ አዝኛለው ስለ ጠላሽኝ አልሞትኩም በፍቃዱ ድኛለው ፍቅር እንደ ድሮ እንዲሆን ስትጥሪ ሊያስንቅሽ ይችላል ሌላ ስህተት ስሪ እኔስ ቻልኩት የማይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ ማን ይቀራል በዚህ ከተማ ከባድ መስሎኝ የነበረ ልየው ብዬ ስሞክረው ጎጆ መስራት ነው ከባዶ ቀን አይፈጅም ለመናዶ እኔስ ቻልኩት የማይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ